ረዴት ነኝ የምዘርጠው
አብሬላን ሰላም እግዚአብሔር
ቅድም የነበርነው ቆርጠዋል ላይ ትናንትና ውዞ አድርጌ ነበር። ትናንትና ስድስት ብር ወደ ብር አካባቢ እስካሁን አልባ
ደንበኛ ሙሉ ስሙ ቀረኝ
ክንደ ካሳይ
ክንደዬ
ክንደያ ካሳይ ካሳይ
ደንበኛችን በዚህ ነው የሚጠቀም ወይ
በዚህ ቁጥር በራሱ
ስድስት ሺህ ብር
ስድስት ብር
ስድስት ሺህ ብር ሳደጉ ወደ ብር አልገባም
ወደ ብር የተጫወቱበት ምን ይባላል ሁሉ ስፖርት ሁሉ ስፖርት እሺ ሁሉ ስፖርት
ስለዚህ አሁን ተርሙትን
ምን አሁን ሰት የስድስት ቁጥር የተመሰላላት ነው በሱ ችላችን አዎ ብዙ ሰዓቱ አምስት ከአምስት ሰዓት ስድስት ሰዓት ሌሊት ማታ ማለት እሺ እሺ ስለዚህ አሁን ስልክ ቁጥር ስጦትና ኢንሻት ይላልበት ይመሰላላችን በእንተኛ በቴሌግራም አዎ በጣም ይላኩ ስልክ ቁጥር ስጦት ኦኬ እሺ
ዘጠኝ ሁለት
ዘጠና ሁለት
አስራ ሶስት አስራ
ዜሮ አንድ ዜሮ አንድ ስልሳ
አምስት አምስት ዘጠና ሁለት አስራ ሶስት ዜሮ አንድ አምስት አምስት በዚህ ቴሌግራም ቻናላችን ነው። እዚህ ቻናላችን ይላኩልን ይሻል ለሚመለከተው አካል መልስሎታል።
እሺ እሺ thank ሌላ የመረ ነገር አለ ዩ ላይ
ደውል እናመሰግናለን።